ከተወደድክ ሌላ ምንስ ልናገር እችላለሁ? ለፍቅር ለውለታ ዘምራለሁ፣ ምስጋና እንደገና እጀምራለሁ። አንተን ኢየሱሴ እወድሃለሁ ግዛኝ ለዘላለም እገዛለሁ። እጆቼን አነሳሁ ተማርኬ እንደምን ልዩ ነው ፍቅርህ አምላኬ። አንተን ኢየሱሴ እወድሃለሁ ግዛኝ ለዘላለም እገዛለሁ። እጆቼን አነሳሁ ተማርኬ እንደምን ልዩ ነው ፍቅርህ አምላኬ። እምታኖር ይኑረው ምንድር ሳለው እድል ፈንታን ተታድያለሁ። ማርከኸኛል ኢየሱስ ወድሃለሁ የፍቅርህንም ትርጉም አንተ አየህ። ከዚህ የሚበልጥ ወደድ ለማንም የለም። አንተን ኢየሱሴ እወድሃለሁ ግዛኝ ለዘላለም እገዛለሁ እጆቼን አነሳሁ ተማርኬ እንደምን ልዩ ነው ፍቅርህ አምላኬ አንተን ኢየሱሴ እወድሃለሁ ግዛኝ ለዘላለም እገዛለሁ እጆቼን አነሳሁ ተማርኬ እንደምን ልዩ ነው ፍቅርህ አምላኬ የፈሰሰው የፍቅርን ብዛት በዘመን አይበቃም የተያዝኩበት ዘመኔ ለእረፍት ነፍሴ ለአሴት ምርኮዋ አደረከ ኢየሱስ ባንተ ቤት ፍቅርህ ልዩ ነው ልዩ ነው ፍቅርህ ልዩ ነው ልዩ ነው ዘወትር አይጠፋም በልቤ የነደደ ፍቅርህ ልዩ ነው ይህን ተለማምዷል። ከዚህ የተነሳ በቅፍ ለኖር በመተማመን በተማመድ ፍቅርህ የማይጎልበት ጌታ በመንልክ ነዘን እግዚአብሔር ፍቅር ነው። እግዚአብሔር እግዚአብሔር ፍቅር ነው። እግዚአብሔር እግዚአብሔር ፍቅር ነው። እግዚአብሔር እግዚአብሔር እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር እግዚአብሔር እግዚአብሔር ፍቅር ነው። እግዚአብሔር እግዚአብሔር ፍቅር ነው። ፍቅርነህ እግዚአብሔር እግዚአብሔር ፍቅርነህ እግዚአብሔር